ሄሎ ሰላም ነው።
ቴዎድሮስ ነህ?
እ እ ቴዎድሮስ አቤት ከ WePlus Solution ነበር ምደውልልህ።
ከምን solution?
WePlus Solution transportation እሺ እሺ ድርጅታችን አሁን ላይ አሽከርካሪዎችን እየመዘገበ ይገኛል አብረው ለመስራት okay እና ከድርጅታችን እናንተ ከምት- ተመዝግባችሁ ስራ ስትጀምሩ የሚቆርጠው አስር percent ነው። ከሚቆርጠው አስር percent ላይ ደግሞ ስድስት percent ቱን ተጠቅሞ አራት percent ቱን ደግሞ መልሶ ለአሽከርካሪዎች ቁጠባ ወይም ኢንቨስትመንት ላይ ነው የሚያስገባላቸው። ይህን እንደምናደርገው አሁን ላይ አሽከርካሪዎች በቂ ጥቅም እያገኙ አይደለም ብለን እናስባለን። ስለዚህ ጡረታም፣ ሕክምናም የተለያዩ ነገሮች ስለሌላቸው በእያንዳንዱ ጉዟቸው አራት
እ እ ሄሎ እየሰማሁ ነው። እ ምን መሰለህ ሀሳብን ላ- ላቋረጥ እንጂ ሄሎ ለማቋረጥ ነው። እኔ ከአሽከርካሪነትም ከመኪና ምን ነገር ተላቅቻለኝ። ሄሎ ሄሎ ሄሎ